ጤና ይስጥልኝ። ብስክት ነው ባኮ የምንወደው
ዜና ሰላም ነው።
እግዚአብሔር ይመስገን።
ምንድን ነው ዲፖዝ ለማድረግ ፈለገን አካውንት ወደ ቴሌብር ወደ ሁለት ፖር
እሺ፣ ሲሰምን ቀይራችሁት ነው እንዲ ያለ
ዲፖዚት ለማድረግ ፈልገው ነው?
አ፣ ከቴሌብር ቴሌብር ነው አለ?
የምናደርገው። አይ፣ አለ።
ከቴሌብር ወደ- ወደ ሁሉ ስፖርት ነበር የምናደርገው።
ከቴሌብር ወደ ሁሉ ስፖርት አ፣ እኮ አለ እኮ ቴሌብር አማራጭ።
እኮ እምቢ አይለንም። ሌላ ጊዜ ቀጥታ ነበር የሚያስገባው። አሁን ሌላ ነገር ነው የሚለን ከማታ ጀምሮ ሲሰሙ ቀይራችሁት ከሆነ ብዬ ምን አሉት?
የሆነ በቃ የልጅ እናመጣለ ኪፒአር ምናምን ነገር አይነት ኮ- ኮድ ያመጣል። ፎቶ ማንሳ ስካን አድርገ ምናምን ነገር ይላል ምናምን ምናልባት ሰሙ ቀይራችሁ ከሆነ ብዬ ነው እ። ሌላ ጊዜ ከቴሌብር ዳይሬክት ዲፖ- ዲፖዚት ሲደርስ ሲሰጠው ከዛ ብር ያመ- ብር ስነኪለት ወደ ነበር ታስገባለች።
እሺ፣ ትንሽ ከማሳጀብ- ሲስተም እያስቸገረ ስለሆነ ነው። እናሳውቆታለን።
እሺ ማለት ነው።
እሺ፣ ለመበላት እኮ ነው የሉ ጥረት።
እሺ፣ እናሳውቅ እሺ